Hello? Hello? Hello?
hello ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
deposit ወደ CBE ብር ላይ deposit አድርጌ ወደ Best Bet account አ አ okay።
account ኡ ዜሮ ነው።
በ- በምን ነበረ deposit ያደረገው? በቴሌ ብር፣ በ CBE ብር? ሁለቱም ነው። በ CBE ብር አዎ
አ፣ አሁን ቴክኒክ እ, ችግር ገጥሟቸው ሪፖርት አድርገንላቸዋል። እያስተካከሉት ነው። እሺ እስኪስተካከል ድረስ አሁን ትንሽ ታ- ገበላ ምዛሬ የቆመርኩ እኮ ነው።
አዎ አዎ፣ ይቅርታ ደንበኛችን፣ ሪፖርት አድርገን እ፣ እያስተካከሉት ነው።
እሺ።
እሺ ወንድሜ